ጤና ይስጥልን ማን ይባባል?
እንዴት ነህ? ሰላም ነው እግዚአብሔር ይመስገን።
አለን አለን። ኦርላንዶ ናችሁ እንዴ?
ምን አለኝ አባት ኦርላንዶ ቦዲ በቀየረ
ምን አለኝ ቅርታ የአሪስ የአሪስ ኦርላንዶ
የአሪስ ኦርላንዶ የለንም።
ያላችሁ
የአሪስ ሄሎ?
ኮምፓክት ኮምባክ ገተሲን አዎ።
ስልክ ሰኝኛለች እንዴ?
እሺ ዜሮ ዘጠኝ
ቆይ አንዴ። ዜሮ ዘጠኝ ስልክ ሄሎ
ሄሎ
ዜሮ ዘጠኝ አስራ አንድ እሺ
ሀያ ስድስት
እሺ
ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና በጣም እሺ አመሰግናለሁ።
እኛም እናመሰግናለን።